በሞባይል ነው የደወልክልኝ አሁን? እ በሞባይል አሁ በሞባይል ላይ በሞባይል አፕ ነው ኮምፒውተሩ እ
በሞባይል
ሄሎ ሄሎ ሄሎ
አንዴ ኮምፒውተር የሚውት አድርገው።
አሁንስ ይሰማል? hello አይሰማም?
መጣልኝ። ቆይ ስልሳ ሰባት መጨረሻ ነው ሄደው መጣልኝ።
አዎ።
የአንተ caller ID እሱ ነው ማለት ነው።
አዎ አዎ፣ አዎ።
ገባኝ ገባኝ።
ስማኝ፣ ይሰማል ሰማሁ በደንብ። አዎ።
በደንብ አዎ፣ ጥርት ያለ ነው።
ኩልል ብሎ ሁሉ ግን fast አይደለም።
እንዴት fast አይደለም ማለት
call ኡ delay ያለው
እኔ ካወራው አንተ እስክትሰማው ድረስ
እስቲ እኔ አውርቼ ልክ ስጨርስ አንተ ጀምር።
እሺ።
እ፣ ልክ እንደጨረስኩ ቁጥር ነው የምቆጥረው። እስከ አምስት እኔ ቀጥለዋለሁ። እኔ አዎ፣ ቆጥለዋለሁ።
እስከ አምስት ነው የምቆጥረው።
እሺ።
አንድ ሁለት ሶስት አራት አምስት።
ስድስት ሰባት ስምንት ዘጠኝ እሺ፣ አንድ ሰከንድ የሆነ በጣም ሚሊ ሰከንድ አለው
አዎ፣ ትንሽ o- over the internet ስለሆነ አዎ፣ አይደለ yeah ትንሽ ነው ይችላል። አዎ።
ግን ይህን ማን አይተውበት?
እ?
ይህንን ማን አይ- አዎ። ትልቅ ነገር እኮ ነው።
እ?
ትልቅ ያ።
ነው።
እ፣ ምን ነበረ ቅድም እምቢ ያለን?
ቅድም እ፣ ታስተካከልከው አይደለ? መደወል ነበር፣ ምን?
ቁጥሮቹ ነበሩ ፓስ ስልሳ አዎ፣ አምስት ስድስት እስቲ ቆይ ወደዚህ ቁጥር መልሰህ ደውል አንተ በቀጥታ መስመር በዜሮ አንድ አንዱ እሺ